ሄሎ ሄሎ ገና ጀባ ደውል ምን አልከኝ? አባት
ወረበ እስቲ ሆነ አሁን አሁን አሁን በይገኛ እኔ አይደለም እኔ ነው አሁን በይገኛ ደውለ ወረ ቴሌግራም እሺ
እና አንቴና አንጀናሽ ወረ ጃባ ይደውልላ አላይ አላልኩም። በእርግጥ ግን ምን አሉክ ደውለክ?
እና ሲቢቢር ወለ ጃባ ወረ ቤት ቤት ፈልገና ቢሩ
እኮ ዲፖዚት አድርገህ አልገባለህም?
አልገባም።
ቴሌግራም ላይ ልካልና ዲፖዚት ሜሴጁን።
አዎ አዎ።
ስለዚህ ለቻፕ አሳውቀንልሃል። ትንሽ ጠብቅና ሲመልሱልን እናሳውቃለን።
ስንት ሚኒት ይጠብቃል?
ምን አልከኝ?
ስንት ሚኒት ይጠብቃል?
አላወቅኩም። እየመለሱ ስለሆነ የብዙ ሰው ስለሆነ ትንሽ ጠብቅ፣ ይገባል።
አዎ ሲስተር ቶሎ ኳሱ ወደገ ነው እኮ አይደለም እ
ኳሱ ወደገ ነው ማለት
ኳስ እኔ ኳሱ ፈልጌ ነው ቢቱ
አሀ ልትመድብበት ነበረ አዎ እኮ ትንሽ ጠብቅ ይስተካከላል እሺ ትንሽ ብቻ
አምስት ደቂቃ ጠብቃ ምን አልከኝ አምስት ደቂቃ ጠብቃ
እሱን እርግጠኛ አይደለሁም ትንሽ ጠብቅ የብዙ ሰው ስለሆነ በ order ነው የሚሰሩት
እሺ sister ቶሎ እሺ ትንሽ ጠብቀን
እሺ እሺ